ጤና ይስጥልኝ።
hello አቤት ጤና ይስጥልኝ።
ከድሬዳዋ ሀረማያ ስንት ነው ትራንስፖርት?
እ
ከድሬዳዋ ሀረማያ ወይ ከድሬዳዋ ከድሬዳዋ ሀረማያ ስንት ነው?
አንዴ ልጠይቅልህ ጠይቄ እደውልልሃለሁ።
አይ ምንድን ነው ታርጋ ቁጥር ልንገርሽ እና ያለ ታሪኩ እየጫን እንደሆነ ለመናገር
ንገረኝ።
ሀምሳ ሀምሳ
አራት ዘጠና ዘጠኝ አራት ዘጠና ዘጠኝ ምን ታሪፍ ጨምሮ ነው ነው እ እ?
ታሪፍ አስጨምሯችሁ ነው?
ነው አይ በጥቂት ከቆረጥን በኋላ መንገድ ላይ ሀያ ሀያ ብር ጨምሩ ተብለን ኦኬ ሀምሳ አራት ዘጠና ዘጠኝ
አ እሺ ስምህን ንገረኝ አንተን
መዳን ማዳም
አ ማዳማ
አይ መዳን መዳን መዳን አ መዳማ
ዘላለም እ ዘላለም አ
እሺ መዳም ያልከኛ
አ እሺ አባት ደውልልኝ።
እሺ ምንድን ነው ማድረግ ነው?
እኔ ለመንገድ ትራንስፖርቶች አሳውቃለሁ። እሺ